ጤና ይስጥልኝ አልሽኝ ማለት ነው። ባኮም ገዳው hello ጤና ይስጥልኝ። ከቻናሉ ነበር የምደውለው።
እሺ አሪፍ ያለን
POS እሺ እና እንዲ ያለን አይሰራም። install አድርጉት እንትኑን ነው በሉ ነው የሚለን፣ ግን ምንም እየሰራልን አይደለም።
ምን አይነት ምልክት ነው የሚያሳያችሁ?
እ ልክ ካርድ ካርዱን ከከተት ነው በኋላ እ እ settle የሚለን ሴቱ ጋር ገብተን ደግሞ እምቢ አለን።
ካርዱ ስከቱ ስልት ነው የሚያሳያችሁ?
እሺ
ካርዱ ከተታችሁት የሚያሳያችሁ ምንድን ነው?
እኮ ሴትል አድርጉት ነው የሚለው። አሁን ሩን ጨምሩ ሩን ጨምረው እንትን ብር ተውበት ሲሉ መጀመሪያ ብቻ ሴት አድርጉት እንትኑን ይላል። ይሄ ፖሱ
ከፊት አጠቀማችሁት ያላችሁት ፖስ አፕዴትድ ነው።
ግን አሁን ቅርብ አይደለም። አይ
ሁለት አይነት ያዳርጋችሁ የምትጀምሩበት ነው በቀጥታ የምትጀምሩት ነው እናንተ እቺ ሰማያዊ ጭንቅላቷ ላይ ያላት ናት እንግዲህ እሱ አፕዴት ተደርጎ ነው ስለዚህ የሚጀምረው።
ጠዋት ላይ ቀጥታ አብርታችሁ ነው የምትጀምሩት አዎ ዋይፋ አለ እና መጀመር ነው ነው ያሉ ዋይፍ አለው እና ሲሙ በርቷል። ሞባይል ዳታው ማለት ነው እና ሎኬሽኑና ሞባይል ዳታው በርቷል። ሌላ መሪያ ነገር አለ እንደ የለውም ማለት አዎ ሁለቱ ከበራ በቂ ነው ዋሌት ይሰራል በባንኪንግ ይሰራል ምን- ምንም አይስ- ምንም እየሰራልን አይደለም። እሱማ ለዛ ነው ወይ ኪንግ ውስጥ ገብቼ የምነግሪኝ ነገር የለም።
አዎ ለዛ ነው ማለት ፖሱ ቨርዥኗ ነው ኢስቱ የሚለውን ለማወቅ የጠየቁት ሁሉም አይነት ፖስት ነው እምቢ ያለን የለው
ስለዚህ የትኛው አይነት ማለት አሁን እርሶ በነገሩኝ አይነት updated ያልሆነ ዋ- ዋኑ ከሆነ key download ሳታረጉ ተጀምሮ ከሆነ transaction ለመፈጸም ስለሚያስቸግር ይሆናል እንዲህ አይነት ምልክት የሚያሳየው።
እሺ እሺ
updated የሆነው ከሆነ ግን key download ማድረግ አይጠበቅባችሁም። ግን data ው okay።
በትክክል መብራት ማየታችን ከቻኖሊ ነው ከመድኃኒዓለም branch
የት ማየት መዳን ትችያለሽ።
ያለበት- የኛ አዎ
አዎ፣ ቻኖሊ መድኃኒዓለም።
ስለሆነ እንኳን መጥተው ነው visit የሚያደርጉላችሁ። እኛ ሪፖርት እናደርጋለን።
እሺ
ይሰማዎታል?
አዎ እየሰማሁ ነው እማዬ። አዎ እየሰማሁ እኮ ነው።
እሺ ምናልባት ካርዱ ስከት የሚያሳያችሁ error message ካለ እሱን ፎቶ ቢልኩልኝ በቀላሉ ቶሎ ሪፖርት ማድረግ ይረዳል።
እ? እ፣ ምንም አሀ፣ እ፣ ካርዱን ከከተትኩ በኋላ ምናምን የሚመጣውን እንትን ትራንዛክሽን ምን አሉኝ?
ካርድ ከትች የሚለውን ነገር ነው ምልክልሽ።
ሌላው
ሄሎ አይማምማ